ሄሎ ሄሎ።
ሰላም ጤና ይስጥልን ዳንኤል አዎ ከ We Plus ነበር የምደውለው የእኛን application አውርደው ነበር አዎ እሺ ለአሽከርካሪነት ነው ያወረዱት ለተጠቃሚነት ለተጠቃሚነት ነው።
እሺ እርስዎ ያወረዱት አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለሆነ አዎ
We Plus Solution User የሚል አለ። በግልጽ የታክሲ አገልግሎቱን ከአርባ አራት በላይ አገልግሎት ሶስት መቶ ሀምሳ በላይ game እንዲሁም አሸናፊ የምታደርጓን referral code የያዘ ማለት ነው እሺ ል- እና እሷን አውርደው እንዲጠቀሙ ነው። ይሄኛው license የሚያስገቡበት የተለያዩ formal ነገሮች የሚጠየቁበት ስለሆነ ያው አዎ፣ ብዙ እሺ።
ለተጠቃሚዎች ግልጽ አይሆንም ማለት ነው።
እሺ እሺ አመሰግናለሁ። We Plus Solution User ብለው መግ- መጠቀም ይችላሉ።
እሺ እሺ እሺ thank you።
መልካም የስራ ቀን።
እሺ